ትክክለኛ ቁጥር ነው።
hello አቤት ጤና ይስጥልኝ።
አብሮ ስለ አሁን ደውዬ ነበር። አስራ አራት ሺህ ብር ልከሽ ሁለት ሺህ ቀረ እኮ ሁለት ሺህ confirm አድርጌው ነበር። አንዳንድ ሺህ ብር ለብቻ withdraw ነው።
አዎ withdraw ነው።
እሺ፣ አንዴ ቆይ።
ቻርጅ ዘጋቱ ጤና ይስጥልኝ። ቤት ቤት hello።
ወይ አቤት አቤት።
አንዳንድ ሺህ ብር ለብቻ ነው። ስልኩ ልንገርሽ withdraw አዎ፣ ስልክህን ንገረኝ። እሺ፣ አስራ ሁለት አስራ ሁለት ሰላሳ ስድስት ሰላሳ ስድስት ሀያ ሶስት ዘጠና ሀያ ሶስት ዘጠና መች ነበር ያወጣኸው?
ትናንትና ማታ ነው። ትናንትና ማታ እሺ፣ ትንሽ ጠብቀኝ። እሺ፣ ያየሁልህ ነው። ትናንትና ማታ ነው ያልከኝ?
አዎ አንዳንድ ሺህ ብር confirm አድርጌያለሁ። ጠዋት ነው ጠዋት ዛሬ ነው ዛሬ ነው sorry ዛሬ ጠዋት አንዳንድ ዛሬ ሺህ ብር አንዳንድ ሺህ ብር ሁለቱም ብቻ።
ሁለቱም ነው ያልገባልህ?
ሁለቱም አልገባኝም።
confirm አስደርገሃል?
confirm አድርጌያለሁ። ከዛ አስራ አራት ሺህ ብር አሁን confirm አድርጌ እሱ ወጣልኝ ያልኩት እሱ አልወጡም።
እሺ፣ ያየሁልህ ነው።
እሺ እ ማታ ነው ማታ ነው ዛሬ አስራ ሁለት አይደል? ለሊት ማታ።
አራት ሰዓት ላይ ነው። አራት ሰዓት ላይ አራት ሰዓት ከአስር እና አራ አዎ አራት ሰዓት ከአስር እና አራት ጉዳይ ሰዓት ምናምን ከአርባ ሶስት ደቂቃ አዎ።
እሺ፣ confirm እንኳን አልተደረገልህም።
እ ፉ- confirm አልተደረጉም ሁለቱም አንዳንድ ሺህ ብሮች። እ ፉአድ መሀመድ ነው አይደለ?
አዎ ወደዚህ ቴሌ ብር ነው የላከው።
እ ወደ 0912 በኢትዮ ቴሌ ብርህ ነው የላከው።
አዎ አዎ አሁን confirm አድርጌዋለሁ። ከትንሽ ደቂቃዎች በኋላ ይገባል። እሺ፣ በቃ እሺ። ስለደወልክ እናመሰግናለን። መልካም ቀን ይሆንልህ።
እሺ ቴንኪው አመሰግናለሁ። እሺ እሺ፣ መልካም እሺ፣ መልካም ቀን